አቤነኝ ሄሎ
አቤት ያ ሞተረኛ order ገብቶብኝ ነበረ። እኔ ደግሞ ሌላ order ይዣለሁ።
ምንድን ነው አይሰማውም?
ያ ሞተረኛ order ገብቶብኝ ነው። ሌላ order ይዣለሁ እኔ ስንት ነው order number ኡ?
አስራ ስምንት ሰባ ስምንት ለአብርሃም አብርሃም እሰራዋለሁ እያለ ነው። አስገቢለት አስራ ስምንት ሰባ ስምንት ቆይ አንድ መስመር አስራ ስምንት ይጠብቀኝ።
ሰባ ስምንት እ?
ማነው ስምህ? ማነው ስምህ እኔ ታሪክ ነኝ።
እ እኔ ታሪክ ነኝ።
ሳዲቅ ታሪክ ከድር አስራ ስምንት ሰባ ስምንት ነው ያልከኝ?
አስራ ስምንት ሰባ ስምንት አዎ
እስኪ አንዴ ቆይ order ኡ ይውጣልኝ። ሳዲቅ መስመር ላይ ጠብቀኝ።
ችግር የለም። እሺ
ጠብቀኝ። ጠፍተህ? እና ችጋራ ሌላ ያዝከውን order ንገረኝ ሳዲቅ እ አስራ ስምንት ሰባ አምስት ነው።
ወይኔ ሳዲቅ earphone አድርገህ ነው እንዳይሰማም እኮ ድምጽ ማስኩ እኮ ነው እንደዚህ ያስቸግራል እኮ ይሄ መጣ ያስቸግራል። አስራ ስምንት ሰባ ነው የሚቆራረጥ። እሺ አስራ ስምንት ሰባ ስምንት አምስት ሰባ አምስት
ሰባ አምስት እሺ አስራ ስምንት እ፣ ሳዲቅ ይወጣልሃል። እሺ።
አስቀይመዋል ወገኑ።
እኔ ምንም አላልኩም።
ሌላ ማን ነው ይሰራዋል ያልከው ሳዲቅ?
አብርሃም ከዚህ ትሰራዋለህ?
ኧረ እኔ አይደለሁም። አብርሃም ይቅር።
በቅርብ መቶ ይወጣልሃል ሳዲቅ።
እኔ ሞተረኛ ላኪው አይሰራ ተይው። ሌላ ሞተረኛ ላኩ።
ምን
ሌላ ሞተረኛ ላኪው የኔ እናት ተይው በቃ እኮ በቃ እሺ እኔ እወጣለሁ።
አውጪ